ሄሎ ሄሎ ሰላም አቤት፣ ሰላም።
ታረፈች እግዚአብሔር አለን እግዚአብሔር ይመስገን። የእመኑ ስልክ ነው አይደል?
ይመስገን።
ከ STEM ነበር ምደውልልሽ።
ከየት STEM የአቅሊሲያ ያሬድ እም፣ ከዚህ በፊት week- week class ነበራት አይታወሽ?
ኦ አዎ እዚህ ሳሊ ተምረት ጋር ነው የተባበሩት ጋር።
TMC ጋር አዎ የተባበሩት ጋር ልክ ነው።
አዎ አዎ programming አዎ።
one ጨርሳለች አይደል? Scratch
አይ የሆነ ጊዜ ቀርቷት ነው የለችም አሁን ሀገር ውስጥ
okay፣ ተመልሳ አትመጣም። ምናልባት ካቆመችበት የመቀጠል ፕላን ካላችሁ እኮ October ትመጣለች five ትምህርት ጀምራለች እና- ሲጀምር አዎ okay፣ ስለዚህ ትቀጥላለች።
አላወቅኩም እስቲ ትምጣና እሺ discuss እሺ።
አድርጎና ቶሎ ታሳውቂናለሽ። ቦታ ላይ እሺ።
መያዝም እሺ ያው ልን ከማቆም ቢያንስ እም፣ ወደ advance level ለማስገባት ነው።
እሺ እሺ እሺ እሺ አመሰግናለሁ እሺ ደውለሽ አሳውቂ።